Mr. Hello የማታ የማታ ብሩ አልተመለሰም። ምንድን ነው ምንድን ነው? Withdraw ነው deposit ነው?
Deposit አድርገን ነበረ።
አልገባልህም?
አዎ፣ ቴሌብሩም በጃፓን ይሞላል?
ተቆረጠ። በሳንቲም ነው።
በሳንቲም ነው።
አዎ፣ ቴሌግራም ላይ ልካልናል እንዴ? Deposit text
ላኩት መቼ? ትላንትና።
ትናንት። አዎ፣ እስቲ አሁን ደግመህ ላክልን እንድናየው አሁን ደገምኩ።
እኮ ላክልን ድጋሚና እናሳውቃቸዋለን። እስከዛ የ Best Bet ቁጥርህን ንገረኝ
እሺ፣ አይ
ንገረኝ የ Best Bet ቁጥርህን
ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ
ሀያ ሰባት ሀያ ሰባት ሰባ አራት ሰባ አራት
ዘጠና አንድ
እሺ ስንት ብር ነበር deposit ያደረግከው?
መቶ ብር ነበረ።
እሺ በቃ text ላክልን። እስከዛ እኔ Hello
አዎ፣ ይሰማል።
በቃ text ኡን ላክልን ቴሌግራም ላይ። እኔ እስከዛ check አደርገዋለሁ። ይሄንን check አድርጌ እደውልልሃለሁ።